ጤና ይስጥልኝ hello
hello ሰላም ነው?
ስፖርት ነው እባክህ ሁለት
አዎ እ- እንትን እ፣ እሁድ ቀን ማለት ነው።
እሺ እሁድ እ፣ አንድ ሺ- አ- አስር ሺህ ከሁሉ ስፖርት ወደ ቴሌብር transfer አድርጋ ነበር።
እሺ
አሁን አልመጣም። airline ማለት ነው መሰለኝ።
እሺ ሁሉ ስፖርት ላይ ይግቡና transaction history የሚል አለ
አዎ tra- transaction history አዎ የሚል አለ እሱ ላይ ያስተላለፉበትን ያገኙታል እሱን screenshot አድርገው ቴሌግራማችን ላይ ላኩልን
OK እሺ።
እ፣ hello አይደለም አይደለም እንትን ወደ ቴሌብር እኮ ተ- ተልከዋል። transaction transaction ይካሄድ አዎ እሱን ነው እ፣ የተላከበትን ቀን ሰዓት ምናምን እዛ ላይ ስለሚገኝ OK፣ እሱን ነው የቴሌብር- ማየት የምንፈልገው የቴሌብር የቴሌብር አይደለም ሁሉ ስፖርት ላይ ገብተው transaction history የሚል አለ more የምትለው ውስጥ
እሺ እሺ እ፣ ስልክ ልስጦት የቴሌግራማችንን እሺ ስንት ነው?
ዜሮ ዘጠኝ አስ- ሰባ ስምንት ዜ- ዜሮ ዘጠኝ ሰባ ስምንት ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ
ስማ ዜሮ ዜሮ ዘጠኝ ሰባ ስምንት ስማ ዜሮ ዘጠኝ ሰባ ስምንት አስራ ስድስት ሰላሳ ሰላሳ ነው አዎ ሰላሳ ዜሮ ስድስት ዜሮ ስድስት OK እሺ መልካም ቀን